Hello
አቤት
በፊት እንበል መመዝገብ ነበር።
ምን አሉኝ?
በፊት
እሺ
ለመመዝገብ ነበር።
ምን ላይ?
በፊት እጹብ ድንግል ልጆች ስንት ዓመትህ ነው?
ሶ- አስር
የአስር ዓመት አይሆንም። አሁን ላይ እጹብ ድንግል ልጆች አምስት ዓመት እና ከዛ በታች የሆኑ ልጆችን ነው የምንመዘግበው። የአስር ዓመት አይሆንም። ሌላ ጊዜ እሺ። ማን ጋር ነው የደወልኩት?